ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። ዶንኪቱ አዎ ድርጅቱ ነው።
ስራ ነበር ለማለት
ቪዲዮ ስር link አለ፣ መመዝገቢያ link። መመዝገብ ይቻላል እንዳለ
ምን ላይ
ከቪዲዮ ስር ዩቲዩብ ቪዲዮ አይተሽ ነው አይደል?
አዎ አዎ።
ከቪዲዮ ስር link አለ፣
እሺ።
ገብተሽ እዛ ተመዝገቢ።
አዎ በሱ ነው የሚቻለው። ሌላ አይቻልም።
ሞክሬውና ያኛው ይሰራልሻል። በዛ ተመዝገቢና ካልሰራልሽ እኔ መዘግብሻለሁ።
አይ ሞክሬው ነበር እንትኑ ጋምቢ ብሎኝ ነው ቴስቲሞኒያው ላይ እንትን ፖርትፎሊዮ ላይ አሁን ይሰራል፣ ተስተካክሏል። ለፊ ውስጡን ማለት ትችያለሽ።
እ እ
ተስተካክሏል።
እሺ እሺ እሺ እምቢ ካለኝ እደውልልሻለሁ።
እሺ እሺ እናቴ እሺ